አርጊ እንጂ ሀኒ ቆጣጥሪ እንጂ ሜላት ደውል እንጂ እስከ ስለ ሶስት ቆይታችሁ ምንም አልደው
የሴዛር ግብርና ሴክተር ማለት ጤና ይስጥልን እንደማያችን አብሮስቱ ነው።
ከቢጃ ኢትዮጵያ ጥሪ ማዕከል ነው የምደውልሎት።
ማዕቀፉ በፌዴራል ሰሞኑን ለደንበኛ የቢጃይ መላ የግብርና ሴክተር መስሪያ ቤቶች ሄሎ ላይ ሆኖ ክልሎችና